ሄሎ
አሎ
ሄሎ፣ አቤት
እንዴት ዋልክ? ባለፈው አውርቼክ ነበረ። ከሁዳ ማይክል manufacturing ነበር የምደውልልክ።
አ አ አ
እ፣
አይ እንትን እላለሁ በቃ እደውልልሻለሁ። እሺ አመቻችቼ እደውልልሻለሁ።
አሁን አሁን እኮ ሳይክል እየገባ ስለሆነ እ፣ ምን መቼ ገባ?
እ፣ ማለት አሁን ከሁለት ወር በኋላ ይገባል።
በይ ሲገባ ይሻ አይሻልም? አሁንም ዋጋውንም እኮ ያን አታውቅም ጊዜ የዛን ጊዜ።
አይ ዋጋውንማ አውቀዋለሁ።
አረ ዋጋው ይኸውልሽ እንትን ነው የሚሆነው። አሁን ከሁለት ወር በኋላ ዋጋው ሌላ ሊሆን ሊሆን ይችላል።
normal አሁን እየተመዘገቡ ያሉትን ዋ- prepayment እየከፈሉ እም፣ ዋጋውን እየነገርናቸው ነው። ጨመረም አልጨመረም እዛኛው ዋጋ ነው የምናስረክባቸው።
አ ቆይ እኮ እንደዚህ አይደለም። እኛ በ group ስለምንመጣ አ፣ ዋጋው እንደዛ እንትን አላለም። እኔ እደውልልሻለሁ። እኛ አመቻችተን እደውልልሻለሁ። ችግር የለውም። እሺ እሺ እሺ ስለምንፈልገው እንደውልልሻለን። አሁን ሌላ እንትን ላይ ኖ ሳይክል ላይ ስለሆነ ነው። እሺ እሺ እሺ።
እሺ